Hello. Hello. Hello.
አሁን እንዴት ነው Hello?
የምናደርገው? ራሱ አዲስ ቴሌግራም ሲመጣ አሁን እኔ ፋንታሲ የላከ ሰው እኮ ይኖራል። በእናትሽ እዚህ ውስጥ አሁን ተቀላቅሎ ቢረሳስ? የሚመልሰው አይመስለኝም። ሄሎ ሄሎ ሄሎ። አቤት ሄሎ አቤት። ሰላም ነው?
ሄሎ አይሰ- አይሰማም? hello hello። እየሰማ ሄሎ
እየተሰማ